ናደሞገለል ገለል በልና ገለል አርጋቸው ገለል በልና ገለል አርጋቸው ወደ መጡበት ወደ አገራቸው አሻፖረኝ አልዳኝም ባየኝ በየጉርም ወጣች ስድስት ወደመቁ ከናገሪ ወጣቶች ለስራ ታጠቁ አለም ተራቀቀች ብለን ተማውራት ተባህና አብረን እንስራና ለሀገር እድገትም ተባህና አብረን እንስራና ለሀገር እድገትም አሻሻ በዮ ተው በዮ ተው በዮ ጉበልኝ ነው አሻሻ በዮ ተው በዮ ተው በዮ ጉበልኝ ነው መማር ብቻ አይደለም ሰውን የሚያኮራ ሰርቶ መገኘት ነው በቂ በቂ ስራ አያናን አንተ ብለው ባለም የሚፈሩት ባህ አብረው ሰርተው ነው ይገስም ያገኙት ባህ አብረው ሰርተው ነው ይገስም ያገኙት አሻሻ በዮ ተው በዮ ተው በዮ ጉበልኝ ነው አሻሻ በዮ ተው በዮ ተው በዮ ጉበልኝ ነው አያንጋል አንተ ብለው ባለም የሚፈሩት የባህን አብረው ሰርተው ነው ይከስም ያገኙትም አለም ተራቀቀች ብለን ተማውራትም ተባህን አብረን እንስራና ለሀገር እድገትም ተባህን አብረን እንስራና ለሀገር እድገትም አሻሻ በዮ ተው በዮ ተው በዮ ጎበለኝ ነው አሻሻ በዮ ተው በዮ ተው በዮ ጎበለኝ ነው ናደሞ ገሌ ናደሞ ገላ ናደሞ ገሌ ናደሞ ገሌ ገለል በልና ገለል አርጋቸው ገለል በልና ገለል አርጋቸው ወደ መጡበት ወደ አገራቸው አሻፎረኝ አልዳኝም